hello ጤና ይስጥልን ቤተሰብ።
አረ ምንድን ነው ዛሬ እያስገባኝ አይደለም።
ምንድን ነው የሚሉት?
ቢሆን connection ምናምን እያለ በ- በብዙ እንትን ቀ- ቀያየር የሞከርኩትኝ Vamos ይሰራል Best Bet ግን እምቢ አለ። your connection is not available private ምናምን
okay እሺ፣ ሪፖርት አድርገነዋል እየተስተካከለ ነው። እሺ የእርሶ ብቻ አይደለም አንዳንድ ደንበኞችም እንደዚሁ ተመሳሳይ ችግር ገጥሟቸው ነበር።
እና መፍትሄ ይኖረዋል አሁን በቃ አ እየተስተካከለ ነው። አዎ፣ አዎ፣ ሪፖርት ተደርጓል። እሺ፣ እሺ።